ጤና ይስጥልኝ ሄሎ ቪዛ
አድሬስ ልትነግረኝ ነበረ። አሁን ደውዬ ነበር።
አውልሽ አዎ ጤና ይስጥልኝ ደንበኛችን
እ፣ ንገሪኝ address።
እሺ እ፣ የ DS መ- እ፣ ከዛ በፊት ግን የደረሰውት letter ምን እንደሚል ቢነግሩኝ
paper ኡ እሺ፣ እንትን ነው። የ- ለ interview እንድዘጋጅ ምናምን ነው እንትን የሚለው። ለ interview ይዘጋጁ፣ ይዘጋጁ ብቻ ነው የሚለው አዎ ለ interview ይዘጋጁ ምናምን ብለው ለእኔ ሳይሆን ለእሱ ነው የላኩለት።
አሀ ውጭ ሀገር ማን የላከሎት ዘመድ ነው አዎ አባቴ ነው።
okay ስለዚህ ለ interview ተዘጋጅ ተብሎ approval አግኝተው invitation letter አግኝተው ምናምን ከሆነ ክፍያውን ምናምን ከፋፍሎሎትም የሚያውቁት አዎ።
ነገር አለ አዎ okay እንደዛ ከሆነ process ኡ አልቆሎታል እርሶ የሚሞሉት ፎርም ምናምን አይኖርም እነሱ ሞልተውሎታል ማለት ነው አዎ እንደው ምናልባት ካስፈለገ የላኩሎትን ሰዎች ፎርሙን እንደሞሉሎት ይጠይቁና ካልሞሉሎት እኔ link ኡን ነግሮታለሁ። ግን ለ interview ይዘጋጁ የሚል ደብዳቤ ከሆነ የደረሱት almost ሁሉም ነገር አልቆሎታል ማለት ነው። ለ interview መዘጋጀት ብቻ ነው የቀሩት።
ስልክ ስልክ ትሰጪኛለሽ፣ ከዛ ልላክልሽ እንትን ላይ እኔ ከቤት ምናምን መውጣት ስለማልችል ነው ለሰውም እንዳላሳይ።
የኔን ስልክ አዎ ቴሌግራም ላይ ልላክልሽና እ፣ paper ኡን ከተባበርሽ እሺ አንድ